Hello?
Hello, ጤና ይስጥልኝ እመቤት.
Hello?
አ hello. ስልክ ቁጥር ጤና ፈልጌ ይስጥልኝ።
ነበር እባክህ። ጤና ይስጥልኝ እመቤት።
አቤት የምን ስልክ ቁጥር ነው የፈለጉት?
ተገነ ሆቴል ተገነ ሆቴል
OK ይቅርታ፣ አሁን መገናኛ የደወሉት ያለ።
Glory Real Estate ነው።
እሺ ምንም እኮ ስልክ ማግኘት አልቻልኩኝም። ስንት ቁጥር ነው የሚገኙት? እሱ ስልክ እ፣ ቁጥር አላወኩም፣ የ- ምናልባት ጉግል ላይ ያዩታል።
የድርጅት እዛ ማየት ይሻላል። እሺ አዎ እሺ አዎ፣ እንደሱ።
ጉግል ላይ search ያደርጉት እና ይመጣሎታል። እሺ እሺ እመቤት እሺ እሺ አመሰግናለሁ።
ችግር